ያስጥልን ቤት ሰሪት ነው የምንረዳው።
አብሮ ይስጥልን ቲኬት አንድ ክለብ እንትን ብሎብኝ ነበርና እሱ ወጥቶ ይሰጣ ምናምን ባል ነገር አለና እሱን ለመጠየቅ ፈልጌ ነው።
እ
አንድ አንድ ክለብ የወደቀው እሺ እንደ ኦዲ ይወሰናል። ካሸር ኮዱን ንገረኝና ቼክ ላድርገው።
እሺ አን- እሺ አስር
አስር
አርባ አራት አርባ አራት
ሀምሳ ሰባት ሀምሳ ሰባት ዜሮ አንድ ዜሮ አንድ አዎ መቶ ብር ለ- ተሰጥቶሃል አይደለ?
እኔ አላየሁትም አይ- የተሰጠ አልመሰለኝም።
account ላይ ስንት ብር ነበረ?
አይ አሁን ሳይሆን የቆየ ነው። አሁን ይሄ